ትምህርት ቤት ቤት ጌታ
ምን ነበር?
እንትን ላይ ነበረ በቻፓ ላይ ሁለት መቶ ብር ነበረ ማታ deposit ነው።
ቤቱንታው deposit message ኡን ልካል ቴሌግራም ላይ
እና በቴሌግራም አላኩም እንትን በ- ከቴሌ ብር ላይ ነው የሞላሁት። ብሩ እሺ።
አልገባልኝም።
ምኑ ነው ያ- deposit ነው withdraw ነው ያረከው?
deposit deposit deposit ከሆነ የ deposit message ኡን ቴሌግራም ላይ ላክልን አልገባልኝማ።
እኮ ም- ያው ምን ማድረግ እንችላለን እኛ ደግሞ message ኡ ነው የሚያስፈልገን። የቴሌ ብርክ ላይ ስትገባ ታገኘዋለህ እኮ ያደረግከውን transaction application ኡ ካለክ።
አ- አገኘሁት ቴሌ ብር message ልኮልኝ አንተን ገብቼ ሳየው እሺ አወጣልኝ። እሱን ልላከው እኮ እሱን እኮ ነው የምልክልን ወደ ቻፓ ማድረግህን ወይ ደግሞ በሳንቲም ፔ ከሆነ እሱን ማድረግህን የሚገልጽ አለ message እሱን receipt ነገር በ- በምን እ?
ዜሮ ዘጠኝ ቁጥር ልስጥህና በእሱ በቴሌግራም ላክልን እሺ እዛ ላክልንና እኛ ለቻፓ እናሳውቃለን ይገባል ትንሽ ደቂቃ እሺ አሁን ላክልን ቶሎ እሺ እሺ
message አድርግልኝ ቁጥሩን ዜሮ ዘጠኝ ዜሮ ሶስት
እ?
ዜሮ ዘጠኝ ዜሮ ሶስት እሺ ወይ- አርባ አራት
ወይ ከዚህ ላይ ዜሮ ዘጠኝ የመጀመሪያው የ- ይሄኛው ይገባልብኛል።
ዜሮ ዘጠኝ ዜሮ ሶስት እጠብቃለሁ ችግር የለውም ጻፈው እስክሪብቶም ቢሆን
አጻፍልኝ እስኪ። ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት እሺ እሺ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ ጻፈውና እዛ ሰላሳ ላይ ሰባት message ኡን ላክልን ሰላሳ ሰላ- ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ እሺ እሺ እዛ ላይ ላክልን አሳውቅልሃለሁ ለቻፓ እሺ እሺ እሺ እሺ እሺ ታንክስ